ሄሎ ሄሎ ሰላም ወይ፣ ነው?
አለ።
ትምህርት ቤት ነው የምደውልልህ። ይቅርታ ቆየሁብህ።
አይ ችግር የለም።
እሺ ሞከርከው?
አዚ- አዎ ዝሻለሁ።
እ እንዴት ሆነ?
አ- የ- የሆነ ጽሁፍ አለ ከአራት ሺህ ምናምን በላይ ምናምን የሚለው
ግን ብዙ እያደረገልህ ነው አይደለ?
ቀንሰዋል፣ ግን አልገባልኝም።
እሺ ንገረኝ። ቤት ቤት ይሄኛው ነው ቁጥሩ?
ሰባ ሰባ እሱ ቁጥር ነው።
እሺ ቆይ አንዴ ጠብቀኝ።
እሺ አረ እንደዚህ አይሆንም፣ አይገባላችሁም። ተው ተው ደህና ሕግ እንጨት ተሰሪ አርቅስ አይገባም።
Hello አወያ confirm አድርጌልሃለሁ። እሺ ይሄኛውን processing ላይ ነው ይገባልሃል። በቃ ትንሽ ጠብቀው።
እኮ እኔ አሁን ግን የፈለግኩት እሺ።
አጠቃላይ መፍትሄ ነው። አሁን እንዴት አንድ አድርጌ ላይ አሁን መቶ ሺህ ምናምን ካረከው በጣም ይቆይብሃል። ስለዚህ እየቀናነስክ ሞክረው። እንደዚህ አስር አስር እያረክ ሞክረው።
እና አ- አሁን ደጋግሜ ልሞክር፣ confirm ታደርግልኛለሽ?
አዎ አዎ፣ ደውልና confirm ማስደረግ አለብህ። በቃ ሞክራቸው፣ ሁሉንም እኮ እንትን እንደዛ አድርገው አድርግልኝ።
ሞክራቸው።
አሁን ባል- ባለሽበት ማለት ነው።
እሺ ቢያንስ አምስት ጊዜ ልሞክርና አስር አስር አድርጌ ሞክረው። እሺ እና ባለሽበት confirm አድርግልኝ በእናትሽ።
እሺ እሺ እሺ፣ ይቻላል። ግን data ይሰራልሃል አሁን?
አሁን አሁን ወዲያው በሁለት ደቂቃ ውስጥ እሺ እሺ፣ እየጠበቅኩ ነው።
እሺ፣ ጠብቅ። እሺ፣ እሺ እናትሽ።